Hello hello ቴዲ እንዴት ሰላም ነው?
ዜሮ አለ ከቤት ነው የምደውልህ።
ఆ, እሺ ምንድን ነው የተበላሸው?
እንትኑ ጂአር ከዲሹ እንትኑ የለ አዎ።
ውሽ ያለ እና ከሱ ጋር ኮዱ ተመሳሳይ አልመጣም።
የትኛው ሾፕ?
ኮንሶ ሾፍ ስሪ
ኮንሾ።
ሾፍ ስሪ ኮንሶ ዋን ይላል።
ኦኬ ኮንሶ የሚለው ሾፕ ማለት ነው።
አ በቃ ችግር የለውም። አሁን ይቀየርና ይስተካከልና ይመጣል። እሺ
እሺ የሌሎቹ ይሰራሉ። ገብተዋል። ተመሳሳይ ፍሪኩዌንሲ ነው። የሌሎቹ ይሰራሉ፣ ግን የእሱ የትኞቹ? ለምሳሌ ሌሎቹ ማለት ነው።
በሌዋን በሌቱ እ፣ ሰለምበር ኦኬ ሰላም ይላሉ።
ነው ሻርቦላል።
አ ሁሉም ይሰራሉ። ይሄ ብቻ ነው ሶስተኛውን ቢያድ
ኮንሶ የሚለው እሷ ኮንሶ የሚለው ማቻ አያደርግም።
አ ኮንሶ ነው ማች ያላረገው ኮንሶ ማቻ አላደረግም አይደለ?
አ አይዲዩ ማለት ነው ከቲቪ ጋር ካለው ጋር ከአሽር አይዲ
የውሻው ጌም ነው አይደለ?
አ ጂያራ
ቤስት ጌም አግኝተዋል ቻናሉ?
አዎ ሌላ ላይ የሚሰራበት ፍሪኩዌንሲ ራሱ ነው። እኔ ራሴ ነው የሰራሁት።
አይደለ? አሁን የቤሊ አንድ እና ቤሊ ሁለት የ best games ጋር ማቻ አያደርግም። ከምን ጋር ነው ማቻ የሚያደርገው ብዬ ነው።
የትኞቹ ቤሊ ቤሌ one እና ቤሌ two?
እ፣ ከ GR dish ነው የምታጫወቱት ምሳሌ በ GR dish አ ጂያራ በእነሱ ማች ነው- አያደርግም አዎ እነሱ ከእሱ ጋር ነው match የሚያደርጉት እና
ከኮንሶ ጋር አረ ኮንሶ
አ ኮንሶን ችግር የለም ቀይርልሃለሁ ወደ እንትኑ ቀይርልሃለሁ
በሌ እኮ ማች ያደርጋል።
እየሰራችሁ የሰሩበት ነው። አ በቃ ችግር የለም እንትን አደርግልሃለሁ ቤሊ ሰለምበርም እዩ ሲ ሰለምበርም ያው ቼክ አድርገውና ተመሳሳይ እሱ እንትን ያደርጋል ማች ያደረገ ነው። መጀመሪያ ፎ- ሰለምበር ነበረ።
አዎ ሰለምበሩን ከሰራው በኋላ እሱ እንትን ካለ በኋላ በሌ የሚለውን ነው የሰራው። ከበሌ ኮንሶን ነው ማስተካከልልህ ማለት ነው አ
በቃ እሺ ኮንሶ የምትለዋን አስተካክልልሃለሁ ትንሽ ጠብቀኝ እሺ እሺ እኔ ዲስክ ልክ ይላል ማብራት ስለሚያስቸግረኝ ነው። እሺ ይሻላል።